Hello
Hello፣ አቤት፣ ጤና ይስጥልኝ።
ሰላም አብሮ ይስጥልን።
መረጃ ለመጠየቅ ነበር። ማስታወቂያ ላይ ነው ስልክ የወሰድነው እሺ፣
እና ህፃን ልጅ ነው። አንድ አመት ከሁለት ወር ከሶስት ወር ይሆነዋል።
እም፣
እ፣ ሶስት አመት እሺ፣
ኮዴን ይላል። ራጅ ሙሉ ራጅ ለማስነሳት ፈልገን ነበር እሺ፣
እና ምንድን ነው የሚያስፈልገው ማለት ነው?
ትችላላችሁ፣ መምጣት ትችላላችሁ። መታችሁ ዶክተር አይቶት ነው ራጅ የሚነሳው። ዶክተር እ።
ማሳየት ትችላላችሁ።
እ፣ ቅድሚያ ክፍያ ወረፋ ማስያዝ አለብን ወይስ ምንድን ነው? ቅድሚያ ችግር ክፍያ የለውም። መጥተው ካርድ አውጥተው ዶክተር ጋር ገብተው ዶክተር ካዘዘለት ታሳነሳላችሁ።
ወረፋ ምናምን አይኖረውም።
አዎ ነፃ አይኖርም።
ምርመራ።
አይኖርም።
እሺ፣ እናመሰግናለን።